hello ጤና ይስጥልኝ ሀብታም ሆና ጤና ይስጥልኝ እንደምን አደርሽ እናት እግዚአብሔር ይመስገን ደህና ደህና ናዝሬት አምቡላንስ ፈልገን ነበረ ከዚህ ይዞ የሚሄድ
ከየት ከአዲስ አበባ አዲስ አበባ ከቤት ነው ከሆስፒታል ከሆስፒታል አ ከየት ሆስፒታል
መገናኛ መገናኛ ድልድይ ስር ያለ ምን ነበር እ ለሞቴል ጋር ያለ ክሊኒክ ሆስፒታል አዲስ- አዲስ ከ- አዲስ ህይወት ነው ምንድን ነው አዲስ ህይወት የሚል no አዲስ ህይወት የሚለው ሀያ ሁለት ጋር ያለው ነው አይደል እኮ እዚህ ለሞቴል ጫፍ ላይ እሺ ሆስፒታሉ ስሙ ምንድን ነው
አ፣ ስሙ ጠፋኝ ድልድዩ ስር ነው ያለው ግን
ግን detail ቦታውም ማወቅ አለብን ለማምጣት አዎ ለማለት ይኸውልሽ ትክክለኛው ድልድዩ ስር
ካገኘን እንትን አድራሻውን እንልክልሻለን።
እሺ አሁን ነው የምትፈልጉት አዎ እሺ ስለዚህ ምንድን ነው እ፣ ቆይ አንዴ check አድርጌ መልሼ እደውላለሁ እሺ እሺማ እሺ